ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
እንትን deposit ለማድረግ ቴሌብር የሚለው አማራጭ አልመጣልኝ አለ።
አይ አለ deposit የሚለው ላይ አለ።
ተጫንኩት ኦንላይን ነበረኝ በይ እሺ ሄሎ ሄሎ ካሽ ላይሆንና branch payment የሚል ብቻ ነው የሚመጣው።
እሺ ይስተካከላል። technical ችግር አጋጥሞን ነው ይስተካከላል። በትዕግስት ይጠብቁ።
ምን ዛሬ ይስተካከላል?
ያው እሱን እርግጠኛ መሆን አንችልም፣ ግን በትዕግስት ይጠብቁ።
አዎ።
ይስተካከላል በቅርብ።
እሺ